የትምህርት ትምህርት ቤት አቤት አቤት account ልከፍት ብዬ እምቢኝ ብሎኝ register አላረግልኝ ብሎኝ
እሺ ስልክ ቁጥር ዘጠኝ ብለህ ነው መጀመሪያ ያለብህ ስታስገባ password ደግሞ መስፈርት አለው ስምንት character መሆን አለበት በአጠቃላይ ከዛ ውስጥ capital letter symbol እና ቁጥር መኖር አለበት ከስምንት ውስጥ ማለት ነው okay ሶስቱ መኖር ግዴታ አለበት capital letter symbol symbol እና ቁጥር
እሺ አባዬ እንደዛ አድርገህ ሞክረው እሺ እሺ thank